diyeceksin?
Hello mu?
Samsun'un dışına Selamun olmasın.
Allah'ını görmezken.
እህ ምን አስቸግሮት ነው?
አየሱፎ የሆነ ፎቶ አንስቼ ልክልሽ ነበር።
አዎ እያየሁት ነው።
እስቲ አዎ እንዲህ ነው የሚያመጣው ምስልሽ የተላከልኝ ቪዲዮ ሳይሆን ግን እንዲህ አይነት ነገር የለውም።
አዎ ትክክል።
ባላንሱንም ከላይ አይደለ የሚያሳየው?
አዎ ግን ይሄ አንድ ይሄኛው የኤጀንት አካውንትክ ነው የገባበት ይመስለኛል።
እ የ agent account ክ ነው login ያደረገው። ሁለት account አይደል የተላከልክ? agent login እና cashier login ተብሎ
እሺ የትኛው ነው እኔ እኮ check አሁን ማድረግ agent ክ ማለት ነው ይልፍ ብር ለማስተላለፍ እ፣ ከ cashier ኣ ላይ ብር ማንሳት ሲፈልግብህ withdrawal ለማድረግ ነው እ ኤጀንትን እና ሂሳብህን ማየት ስትፈልግ access ለማድረግ ነው እሱ ይሄኛው ማ- ይሄኛው system የ agent ማለት ነው።
account አሁን የገባበት። አዎ ግን ይሄን logout ብለክ የ cashier login ተብሎ የተላከልክ user ደግሞ እ እሱ ል- በሱ ልክ እንደዚህ እንዳሁን login እንዳደረከው ትገባና bet የምትለዋን አ- ይመጣል አለ አይደል? እንደዚህ ፊት ለፊት dashboard ላይ አ ቤት ትንሽ የምትለዋን bet የሚለው ይመጣል። አሁን እሺ ይኸው እ፣ bet bet ብዬ ገባሁኝ አረ እሺ እሺ ኦ እሺ በሌላኛው account ልግባ?
አዎ፣ በ cashier ክ የ cashier login ተብሎ የተሰጠክ አ እሺ እሱ ለ cashier መቁረጫ ምናምን ስትፈልግ በ cashier ነው፣ agent ስትፈልግንም በ agent ክ ነው ማለት ነው የምትገባው።
እሺ ስለዚህ የሎጋውትልና በካሸሩ ሎጊን ከገባክ በኋላ bet የምትለውን ስትነካው ያለውን ጨዋታ መቁረጫውን ሁሉን ነገር ያመጣላታል።
አ አሁን buy bal- balance ብሎ ደግሞ አሁን ይሄ አንቺ ባልሽኝ ስገባ የካሸር ባልሽኝ እ፣ እንደዛ ሆኖ በይ ባላንስ በሚል ነው ይመጣልኝ። እ፣ እሺ እንዴት ባላንስ ትላክልን?
ባላንሱን አስተ እ ኢንዴክስ ኩላ ከለን ሳምሶን አሁን የአሁን ቴሌግራም ላይ ኢንዴክስ ካለካ
ልላክልሽ አሁኑ አዎ ኢንዴክስ ኢንዴክስ ኩን ነው ምስልክልኝ የትኛውን ኦኬ አሎ ኢንዴክስ የለህም ኮምፒውተር ላይ
አላወቅኩትም። ሶሪ አክሰስ ማድረጊያ ነው ለኮምፒውተር TeamViewer ምናምን እንደዛ TeamViewer ሳይሆን የኛ AnyDesk ነው የሚሆነው
AnyDesk እ፣ እሺ አውርጄ ምናምን እንትን ልበልሽ አዎ አዎ። ከዛ ሰኞ እሺ ማትያ እሺ እሺ እሺ እሺ